Hello ጤና ይስጥልኝ ዋሽንግተን medical center እባክዎ ምን ልርዳዎት?
CT scan ለጭንቅላት ፈልጋለሁ።
Okay brain CT scan ነው የፈለጉት?
አዎ።
Okay with contrast ነው ወይስ without
result without contrast ነው?
contrast እሺ አንዴ መስመር ላይ ጠብቁኝ። ሌላው ሪዛልት ሁለት ሺህ አምስት መቶ ብር እሺ እሺ